ሄሎ ጤና ይስጥልን።
ሄሎ ደንበኛችን ከቢጃ ይቆራረጣል።
ከቢጃ እሺ።
የጥሪ ማዕከል ነው የምደውለው።
እሺ።
ሰማሁት አለ አሁን።
አዎ ይሰማል።
እሺ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ እሺ
ዜሮ ስምንት ዜሮ ስምንት
አርባ ሶስት እሺ ዜሮ ስምንት አርባ አምስት
ቦታው የት አካባቢ ነው አሉን ደንበኛችን።
ቱሪስት ሆቴል ፊት ለፊት አራት ኪሎ አራት ኪሎ ቱሪስት አዎ።
ሶኬት ነው ተቃጠለ ያሉን ደንበኛችን።
አዎ አዎ የኩለሩ ነው።
አዎ
እሺ ጥያቄ እሺ።
ትምህርት በለጥ ጋና ባለሙያ ስላለን ሌላ መረዳት ነገር አለ።
የለም ታንኪ ስለደወልን እናመሰግናለን። ስለ አገልግሎት ያሉትን ድምጽ በኋላ ያስቀምጡ። መልካም ቀን።